ጤና ይስጥልኝ።
አቤት።
አሪፍ ነው የምንደውልልዎት።
እሺ አሁን ደውሎ አስመዝግበውን ነበረ ከፍላሽ ስፖርት ወደ ቴሌብር አርባ ብር withdraw አድርገው እንዳልገባሎት።
አዎ እሺ ደንበኛችን ወደ ቴሌብር ሳይሆን ወደ CBE ብር ነው withdraw ያደረጉት ለዛ ነው።
okay፣ ወደዛ ስለሆነ ነው።
አዎ ወደ CBE ብር ነው። CBE ብር ላይ ደግሞ ገብቶሎታል።
እሺ ደንበኛችን CBE ብሮትን check ያድርጉና CBE ብሮት ላይ ገባሎት CBE ብሮትን ያናግሩ። በእኛ በኩል ግን ወደ CBE ብር እንደገባሎት ነው የሚያሳየን።
አመሰግናለሁ።
እኛ ምን አመሰግናለን። መልካም ምሽት ይሁንልዎት።